ሳሚ ኦን ታይም ልክ ያለው አቆይቶታል። ሌላውን ሄሎ ሄሎ፣ ጤና ይስጥልኝ። ቢዮንስ ካፌ ጤና ይስጥልን። አቤት እሺ፣ ከቢዩ ነበር በኦርደር ነበር ዘጠና ሁለት ስልሳ አራት ዜሮ ስድስት ተቀብላችሁ ተወዳድ ምን ይቆያል በኋላ ስለዚህ ቦርደር አንቀበልና አይ የተቀ- order ተቀብላችሁ ነበር አይደለ? አንድ combo cake
ኬት ነው ከቢዩ
ቢዩት እየሰሩ አይደለም፣ አላነሱልኝም። አሁን
አልሰራችሁትም። order ኡን እ?
order ኡን አልሰራችሁትም።
አልመጡም እኮ አልተ- አልደረሰ ነው። ቢዩ አልታዘዛችሁም።
ዘግተናል ቅድም ጀምሮ
ስለዚህ የመጣው- አልሰራችሁትም። ከነጭ አልሰራችሁትም።
አልሰራ ነው አልሰራ ነው።
ለምን አልታዘዛችሁም?
አልተነገረንም እኮ መች መጡ። ከሰዓት ላይ cancel አድርጎ አሉ። ከዛ በኋላ አልመጡም። maybe busy የሆነ ይሆን አላውቅም።
እሺ፣ እሺ፣ አመሰግናለሁ።